બોલ રે. Hello Hello ወይ እንዴት ዋልሽ?
ሰላም ሰላም ነህ?
አለሁልሽ። Jackpot እንዴት ነው የሚበላው?
Jackpot ትጫወታለህ ከዛ win ያደረገው ሰው እኩል ነው የሚካፈለው ብሩ።
Okay አምስት win ካለ አምስት ማለት ለምሳሌ አን- አንተ ብቻ win ካደረግክ ለአንተ ብቻ ስልሳ ሺህ ይሰጥሃል። ከዛ ስልሳ ግን- ሺህ አለ አ- አንድ ሚሊዮን አለ።
አዎ ልክ አል ማለቴ ተ- win ያደረገው ሰው ነው የሚካፈለው። ብዙ win ያደረገ ሰው ካለ ማለት ነው። አንድ ሰው ካለም ለአንድ ሰው ብቻ ነው የሚሰጠው።
Okay አንድ ሰው ካለ ለአንድ ሰው ብቻ አዎ
አንድ ከአንድ ሰው በላይ አሸናፊ ከሌለ ካለ አን- እ?
ከአንድ በላይ አሸናፊ ካለ እኩል ነው የሚካፈለው ብሩ።
Alright alright ከአንድ ሰው ላይ አሸናፊ ነው። እዛ ኮምፒውተር ላይ ነው አለ የሚታየን እ? ምን ላይ ኮምፒውተሩ ነው መሰለኝ ነው እኛ ማየት እንችላለን።
win ያደረጉት እንትኖች ይለቀቃሉ።
Okay እሺ።
እንደዛ ነው። እሺ፣ መልካም ቀን። እሺ